Hello ሰላም ጤና ይስጥልኝ አብሮ ይስጥልን አለን። እግዚአብሔር ይመስገን።
አለን ደህና። እሸቱ ማግኘት ፈልጌ ነበረ።
ምን ነበር ጉዳዩ? ይቅርታ እናት።
አይ፣ በራሴ በራሴ ጉዳይ የ- የራሴን የግል ህይወት ላካፍለው ፈልጌ ነበረ።
የአንድ ሰው ህይወት ላይ መቅረብ ፈልገው ነው።
አዎ፣ እሺ፣ ስሞትም አለበት ልዩ ወርቅ
ልዩ ወርቅ ማለት ዘውገ
ስልክ ልውሰድ። ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስድስት ዜሮ ዘጠኝ ሰማንያ ስድስት ሀምሳ ሀምሳ ዘጠና ሰባት ዘጠና ሰባት ዘጠና ሰባት አድራሻው የት ነው?
አዳማ
እሺ፣ እናመሰግናለን። እንደውላለን።
እሺ እናት እሺ፣ አመሰግናለሁ።
ሰላም አሉ። አሜን። እሺ እሺ፣ ማኪ